hello ጤና ይስጥልን ቤት ቤት
withdraw እንዴት ነው የሚደረገው?
አዲስ ነው ገና አል- አላረክም።
አሁን ለመጀመሪያ ጊዜ ነው።
እሺ እንትን ልላክልካ step ኡን ቪዲዮ አለ ቴሌግራም የምትጠቀም ከሆነ እዛ ላይ ላክልክ።
በሽ በዚህ ስልክ ሳይሆን በሌላ ነው የምጠቀመው ቴሌግራም።
ችግር የለውም እንትን ነው ዜሮ ዘጠኝ ቁጥር ልስጥህና እዛ ላይ ተመዝግበዋል አይደለም?
አዎ register አድርጌያለሁ።
በቃ register ካረግ እንዴት deposit ነው withdraw እንደምታደርግ አለ። እሱን ቪዲዮ ልክልሃለሁ ቴሌግራም ላይ እንትን በለን ንገረኝ አውራን ቁጥሩ።
ልንገር ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት ሰባ አርባ አራት
እሺ ሰላሳ ሰባት አርባ ሰባት
እሺ በዚህ join ላድርግ።
አዎ እንትን በለው እሱን save አድርግና እንት- እንዴት ነው deposit እና withdraw ማድረገው በል ቪዲዮም ላኩልኝ በል ችግር የለውም እሱን እያየክ እንትን ቀላል ነው ታደርገዋለህ እሺ እሺ